relationship or what? Hel-
ሄሎ
ሄሎ፣ አቤት።
እ ሰላም ነው።
ሰላም አለን።
ፓኬጃችሁን አይተን ነበር ኢንስታግራም ላይ
እሺ፣
እና እንትን ዶሮ order ለማድረግ ነበረ።
Okay። ለነገ ከፈለጉ ዛሬ ነው order ማድረግ ያለብዎት። ነገ እንዲመጣሎት ከፈለጉ ዛሬ ነው order የሚደረገው።
እኮ ችግር የለም ነገ ነው የምንፈልገው። እነ ኮይ ነው ኮይ ፈጪ Okay። ዛሬ order አድርገው ነገ እንዲመጣሎት ነው የፈለጉት?
ይቻላል። አዎ፣ ምንም ችግር የለም።
Okay። መቀበል ይችላሉ ነገ?
ነገ ይቻላል። አዎ።
ይቻላል። እሺ፣ ግን ከመምሸቱ በፊት ቶሎ order ኡት completed ብሎ ማለቅ አለበት እና
Okay Group ኡ ቶሎ መሙላት አለበት።
ደ- እኮ እኛም ኦንላይን ነው የምንሞላው።
አዎ እንደዚህ በኦንላይን ነው አይነት ነገር ስልኮት ላይ በኦንላይን ነው order የሚያደርጉት።
የለም። Okay ብዛቱን ይጽፋሉ create group ብለው እ
ቀጣይ proceed የሚል ነገር ይመጣሎታል።
Okay
Free delivery available የምትለዋን እሷን on ማድረግ አለቦት። On ካላደረጉ መቶ ሀምሳ ብር ይቆረጥቦታል የ delivery የ delivery ግን እንዳይቆርጥቦት ያን- ያን አዎ፣ ታረቂ?
እንዳይቆርጥቦት free delivery የምትለዋን on ማድረጉ አይርሱ።
Okay እሺ።
ብዛት እንደፈለጉ አድርገው ማዘዝ ይችላሉ። Location በስርዓት ይሙሉት የሚመጣበትን ቦታ
Okay በቴሌ ብር ክፍያውን ይከፍላሉ። Copy link የምትለዋን ነገር ቴሌግራም ላይ ሰው group ላይ ሊቀላቀል የሚችለው ሰው ጋር ይልኩና ያ ሰው share በተደረገ li- link መሰረት እርስዎ ጋር join ብሎ ይቀላቀላል። Group ኡ ይሞላል። ዛሬ እ፣ ቀደም ብሎ ከአስራ ሁለት ሰዓት በፊት ከሞላ group ኡ ነገ ይመጣሎታል።
Okay እሺ።
Order ያርጉ። እሺ፣ እሺ መልካም ነው።
መልካም ምሽት።
Okay